ciyaaraysaa shabaagii laba boqol bay iga maraysaa shalay iyo xalay boosta ayna soo gelinin oo geesigaal oo- ha ha Hello.
hello
Mullerdort.
ይሰማል አዎ
እና ዲፖስት ችግር አለበት። ምንድን ነው ትናንት ማታ ደግሞ አንድ ጨምረዋል።
ምንድን ዲፖስት deposit?
አዎ
OK deposit አድርገህ አልገባልህም?
እ deposit አድርገህ አልገባልህም ነው?
አዋ
እሺ ከምን ላይ ነበር?
ከት- ትናንት አንዱ CBE ብር ነበር፣ አንዱ ደግሞ ቴሌ ብር።
ከ CBE ብር እና ከቴሌ ብር?
አዎ ሁለቱም አልገቡም።
እሺ አ- ይሄ የሁለቱንም ሳምባ የሚባለው ሌቦች ናቸው። አጋ ምንድን ነው የሁለቱንም text Telegram ላይ ላክልን።
እ፣ ላኩት ቴሌግራሙ ፎዋድ በርቴሊ እስኪ ቼክ አድርጌ በቃ ፏድ በርቴሊ
እሺ
kama baxaya qadka teleefinkooda saan baan u hayna ፏድ ብርትልኝ ነው aaw
እና
laba iga maraysa ku sii jirtaa iyo ku teelebira ka waran aga waan caacayey caydiyo ma waxa kugu helo ሄሎ የቤስት ቤት ቁጥሩ ከየኛው ነው?
aaw yeenya ነው aaw ይህ ነው እሺ ስንት ስንት ብር ነው?
ሁለት መቶ ብር ነው አንዱ መቶ ብር አንዱ ደግሞ መቶ ብር ነው ሁለት መቶ ነው መቶ መቶ ብር እሺ አዎ መቶ መቶ ብር እሺ እሺ አንድ ጊዜ አጋ እንደዚህ ይሄ ሰባ ሌቦች ናቸው ባ ሁለተኛ የጫወታ አልጫወትም ባ እሺ አንድ ጊዜ ቆይ ቼክ እናድርግልህ።
እሺ አርግ በቃ ሰረቁ aniga taleef macalkiisa abbaagaan hayaa kuusa abbaagaaba yaaba ilii uu jiro say iga hayn aniga shalay cadaytimiya ila soo hadlayay toddobaad iyo shanaadi lambaraday soo weydiinaya lacagaa malaa hawada ka istaag
መቼ ነበረ? hello hello hello መቼ ነበረ? ቀኑን ትነግረኛለህ?
አጋ ትናንትና ነዋ ሀያ ስምንት ነዋ እሺ እሺ
ከነ calendar ኡ ይይዘዋል
አ፣ ችግር ነው። እዛ text ነው። hello hello እሺ በቃ ለቻፓ እናሳውቅልሃለን። ትንሽ system ችግር ገጥሞ ስለነበር አላ እናንተ ካልሞላችሁ ምን ታስታውቃላችሁ? እነሱ እናስታውቃለን ብሎ በቃ አያስገቡም። እነሱ ደግሞ በጣም ብዙ transaction ስለነበረብን ነው። ይቅርታ።
አ- ሌቦች ናቸው ወይ እነሱ? አያ እና